Hello hello А вы с нами?
መለሰ ሚኒስትሩ
ደውለህልን ነበር? ኦኬ። እሺ ስንት ብር ነው?
ስምንት መቶ እ ስምንት መቶ ስምንት መቶ እም።
withdraw ነው?
አዎ እሺ። አይ ለሳንቲሞች አሳውቀናቸዋል። እሺ እየመለሱ ስለሆነ አንድ ላይ ይገባላቸዋል። የሁሉንም ብዙ አንድ- transaction ስላለ ነው እየቆየ ያለው።
ቆየ ቆየ ጠብቅ ጠብቅ አ- አዎ ልክ ነህ። በጣም ብዙ transaction ስላለ ለዛ ነው የቆየው። እሺ እና አሁን አንድ ስንት
አሳውቅ።
እና ምን እ፣ ስላሳወቅናቸው already መመለስ ስለጀመሩ ያስቀምጡላቸዋል። እሺ ትንሽ ብቻ ታገ ተጨመረ
እ?
ተጨመረ መመለስ አዎ መመለስ ጀምረዋል እና ስለዚህ ያስገቡልሃል። ትንሽ ብቻ ታገስ እነሱ እኔ መደወል አልችልም እ
መደወል አልችልም እኔ ለሳንቲሞች አዎ እሺ፣ ከፈልክ ስልካቸውን መስጠት እችላለሁ፣ ግን ስ- ስልክ እየመለሱ መመለስ- ነው already ብዬ ነው።
እሺ ስትመለስ አመሰግን እሺ እሺ፣ መልካም እሺ።
ድንገት